hello ሰላም ነኝ።
ሄሎ ሄሎ አቤት።
ወይ አሸናፊ ነኝ።
ወይ አሸናፊ ሰላሳ ሦስት ዘጠና ሦስት ሰላሳ ሶስት ዘጠና ሶስት አዎ የ delivery fee ት ቆጥረው ሰማንያ ዘጠና አምስት ነበረ። አሁን ደግሞ ሰባ አምስት አድርጉ። screenshot ይዣለሁ። ወይ ዘጠና አምስት አድርጉት ወይ order ኡን አስወጪ።
አይ ቆይ እስቲ ልለካው። ለምን እንደተቀነሰ አላውቅም። system ይሆናል።
screenshot እኔ ይዣለሁ ደግሞ ማን እንደ- ለምን እንደተቀነሰ የተነግሮኛል።
እህ እህ።
screenshot ይዣለሁ። መጀመሪያ ዘጠና አምስት ነበር የምቆጥረው። አሁን ደግሞ ሰባ አምስት ነው ያደርጉ።
አሁን ገና ነው accept ያልከው?
አዎ አሁን ቆይ ቆይቷል order ኡ። አሁን ነው እንጂ ሰባ አምስት ያደርጉ። መጀመሪያ ዘጠና አምስት ነበረ።
እሺ check አድርጓለሁ፣ አየዋለሁ።
እሺ ታዘግይና ንገሪኝ።
ታጠቀው ጠብቀኛለህ። ኔትወርክ ትንሽ ያስቸግራል።
አሀ ኔትወርክ ትንሽ ያዘጋል።
እሺ ደውዪልኝ። ደውዪ አዎ፣ ይሻላል።
ደውዪ